ሄሎ ሰላም ጤና ይስጥልን። እግዚአብሔር ይመስገን። ከስቴንፎርቲስ ነው የምደውልልሽ ጊዜ አባላለሁ። ከስቴንፎርቲስ ነው የምደውልልሽ ጊዜ አባላለሁ።
ፌስቡክ ፌስቡክ ፌስቡክ ላይ አድቨርታይዝመንታችን የልጆች የሮቦቲክስ ስልጠና በሚል የልጆች ሴት ላይ አድቨርታይዝመንታችን ላይ ሌላ